ለዶት
እስራኤል አብርሃም ነኝ። ያው እዚህ ከሁሉ ስፖርት ጋር ያለው እንትን ክፍያ ፈጽመን ነበር፣ ግን አልተመዘገብንም በዚህ ስልክ ማለት ነው።
ክፍያ ፈጽመ ነበር ግን አዎ ክፍያ አልገባልህ።
አዎ አልገባልኝም።
ከቴሌብር ነው።
አዎ ከቴሌ ብር እሺ ከቴሌብር የተላከሉት message አለ አይደለ?
አዎ እሱን screenshot አድርገው ቴሌግራም ላይ ላኩልን።
screenshot አድርገን አዎ አድርገው ቴሌግራም ላይ ላኩልን።
እሺ እሺ